Hm? የርክበት
ጎራ ነኝ። ባካሁን ልርዳው።
ኮንፈረንስ ታደርጉ ደውል።
ዊዝድሮዋል ነው።
አሁን ደውል ብለሽም ነበር።
እ? ኦኬ እሺ፣ እሺ፣ አ፣ እሺ። ትንሽ ጠብቀኝ፣ እየከፈትኩት ነው። hello ወደ account ነው የላከው አይደለ? ወደ ንግድ ባንክ account አዎ፣ ወደ ንግድና አንዱ ወደ ቴሌ ነው የላኩት።
አንድ ቴሌ ወደ በስ- ቴሌ ብር። በቃ እሺ፣ ሁሉንም confirm አደርጋቸዋለሁ። ትንሽ ጠብቀኝ እሺ።
እሺ፣ ይቻላል።
ካልገባ እንዳልኩ ደውልልኝና እናሳውቃለን።
እሺ፣ በጣም እሺ፣ እሺ፣ እሺ። መልካም ቀን።
በጣም በጣም